ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
ሰላም ነው እንዴ?
አለን አለን። ምን ልርዳዎት?
ምን ልዛው?
አ ቴሌቪን ምን ልርዳዎት?
ቴሌብ ነው።
ቴሌቪን ጌም ጨዋታ።
አዎ ጨዋታ።
አ ምን ልርዳዎት?
እ የባቡር ይሆን ዶን ያልታ
ምን አሉ?
አ ያ አንተ ተከለ